ጀመሩ። አሁን በከፍቶ አሁን ደግሞ ያው ሊልክልሽ ነው እምቢ ብሎ ነበር ነበር ሰርቁ እኮ ነው ይገናኛል ሌቦች ናቸው ወይስ ምንድን ናቸው?